ሄሎ ጤና ይስጥልኝ። ችግር
ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም ሰ-
እ፣ የሆነ ሰነበሬን በ- እየጠርኩ ነው፣ ግን አልበት አልቻልኩም።
ምን በታ ተመላሽ የሚደረግ አንድ ሺህ ሁለት መቶ ሰማንያ ብር ነበረኝ። የቆይ
ምን የምን ሴል አድርጎ ነው?
ሽንኩርት አዎ፣ ሽንኩርት አምስት አስራ አምስት ኪሎ የቆጦብኝ
ትናንትና ልክልኝ ነበር እኔ ነበር እደረሰልን ነበር።
ቴሌግራም ደጋግሜ ነው የላኩት።
እሺ እ፣ ዛሬ ታደርገዋለህ ዛሬች ነው። እስኪ አሁን ብያውና ልደውል ለእሷ ደረሰ ስለላኩላት እስኪ እሺ።
ልደውልላትና check አድርጌ ልደውልዎት።
በቃ እሺ፣ እሺ፣ ተባበሪ እሺ እሺ እሺ